Hello ሰላም ጤና ይስጥልኝ።
አውርስልኝ እም፣ ሰላም ነህ?
አለኝ እ፣ ስልክ ከ Jiji ላይ ነበር ያገኘ ነው። ከ We Plus Solution ነበር የምደውልልህ።
Okay
We Plus Solution እ እ ከ We Plus Solution። Hello
አ- ሄ- Hello Hello፣
አ፣ እንዴት ነሽ?
እግዚአብሔር ይመስገን። ስልካችሁን ከ Jiji ላይ ነበር ያገኘ ነው።
እሺ ከ We Plus Solution ነበር የምደውልልህ።
ካዋሽ We Plus Solution ከሚባል ድርጅት ነበር።
Okay okay እሺ We Plus Solution እንባላለን እና እህ ሶስት አይነት application ኦችን ይዘን ነው የመጣ ነው። We Plus Okay።
Solution User እና We Plus Store እና Provider።
Okay Hello
ይሰማል ይሰማል እሺ፣ እየጋበዝን ነበር እየደወል ነው። ምርቶቻችሁ የእናንተ ላፕቶፕ ነው የሚለው እንድታስተዋውቁ በነጻ ምን ላይ Play እየጋበዝን Store ላይ ነው የምናገኛቸው Play Store application ኦችን We Plus Solution Store ስትሉ
Okay ታገኙታላችሁ፣ ወይ ደግሞ link ልልክልህ እችላለሁ።
አይ ችግር የለም search አድርገዋለሁ አዎ እሺ፣ We Plus Solution Store።
ታንክ እሺ፣ አመሰግናለሁ።
ዩ